ስቶ ይኑር ነበር አብሮ ስንቱ በመደሰት ይጨፍር ነበር። ትላንት አለፈና ዛሬ ሁሉም ቀረ። ያ ያለፈው ፍቅር ከሚወዳት ጋራ ትዝታው ሲያቃጥል ናፍቆቱን በተራ የነበረው ሁሉ በነበር ተረስቶ ዛሬ ሌላ መጣ ትላንትና ቀርቶ የነበረው ሁሉ በነበር ተረስቶ ዛሬ ሌላ መጣ ትላንትና ቀርቶ አቤት ትላንትና ዛሬ ቢሆን ኖሮ ስንቱ ተደስቶ ይኖር ነበር አብሮ ስንቱ በመደሰት ይጨፍር ነበር። ትላንት አለፈና ዛሬ ሁሉም ቀረ። ያኔ የዛሬ ዓመት ነበር ስንዋደድ በጣም ስናስቀና ላየን ሰው በመንገድ አሁን ሁሉም ቀርቶ ፍቅር ተረሳና ዛሬ ተረት ሆነ ትላንት አለፈና አሁን ሁሉም ቀርቶ ፍቅር ተረሳና ዛሬ ተረቶ ትላንት አለፈና አቤት ትላንትና ዛሬ ቢሆን ኖሮ ስንቱ ተደስቶ ይኖር ነበር አብሮ ስንቱ በመደሰት ይጨፍር ነበር። ትላንት አለፈና ዛሬ ሁሉም ቀረ። ሌሊቱን እንዴት ነግቶ መቼ ተገናኝተን አሁን ሰለቸኝ መኖር ተለያይተን የተባባልንበት ቃላት ተረሳና ዛሬ ለውጥ አመጣ አልፎ ትላንትና